ኢትዮጵያ ያድጋት ሄሎ አሎ ጤና ይሰማል ይስጥልኝ። ቤስት ቤት ነው። ምን ልርዳው?
እ ብር ከስብ ብር ዲፖዚት አድርግቼ እሺ
በስብ ቤት ደግሞ አልገባም።
እስቲ የቤስት ቤት ስልክ ቁጥሮትን ይነግሩኛል?
እ በስብ ቤት ስልክ ቁጥሮትን ይነግሩኛል?
ይሄ ነው ሰለስተኛ ሀያ ሶስት
እሺ
ሰማንያ ሁለት ሰማንያ ሁለት
እሺ ይቅርታ ሰማንያ እንዴ አራት ይደግሙልኛል? ይቅርታ
ዜሮ ዘጠኝ እሺ
ሀያ ሶስት
እሺ
ሰማንያ ሁለት ሰማንያ እሺ።
ሁለት
እሺ ሰማንያ አራት
እሺ የዛሬ ነው።
አይ
እሺ እንትን ነው ያ አስረኝ አስር ወረኝ አስር ማሐወር ድብሽ ተሆና በቀደ ተሐለ ብሽ
አስረኛ ወር ነው
እኮ ቀኑ ቀኑን ያልኩት እኔ ቀኑ አስር ነበር።
የትናንት ወዲያ ማለት ነው።
አ
እሺ ስንት ብር ነበር?
አምስት መቶ ነው።
አምስት መቶ ነው።
አ
እሺ ቆይ አንዴ መስመር ላይ ጠብቁኝ።
እሺ እሺ።
እሺ አሁን ቼክ አድርጉት። እሺ
ምከይ ነው ሰው ሸፍት በቤት ቤት የሚመልሰው ወይስ በዛ ነው? ደስ ይብል።
ወደ ቤስት ቤት ነው የሚገባው። አይ? የቤስት ቤቱን ቼክ አድርጉት።
እሺ እሺ። እናመሰግናለን።
እሺ መልካም ቀን። እሺ እሺ ቻው።